ጤና ይስጥልኝ። ጠብታ አምቡላንስ
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ባህር ዳር ወደ አዲስ አበባ እንዲመጣ እንዲ- ሰው እንዲመጣልን ነበረ። ጠብታ አላችሁ? ባህር ዳር
አይ የለንም።
የላችሁም?
አዎ
እም፣ ማምጣት ትችሉማ አዎ።
ወደዛ መስመር እኛ የለን።
እ ወደዛ እንደዚህ ሩብ ኪሎ ሜትር የሚሄድ የለንም። እዛ የላችሁም? እሺ፣ የምታውቂዋለሽ ሌላ እንደዚህ ከዛ ወደዚህ የሚመጡ አም- አምቡላንሶች?
አፋላጊ ላይ ደውዪ እስኪ ሰማንያ አንድ ሀያ ሶስት አዎ፣ እዛ ደውዬ ነው ይህን ስልክ የሰጡኝ። አሀ ሌላ ካላቸው ሌላ በያቸውና ከጠብታ ውጭ
እሺ፣ እሺ።